hello ሰላም ጤና ይስጥልን። ፍራንክ ቲዩብ ነው የደወሉት። hello hello ይሰማል ይሰማኛል። እኔ እንዴት ዋልሽ?
እግዚአብሔር ይመስገን። አዎ እ፣ የ YouTube ስልጠና ፈልጌ hello
ይሰማ hello hello hello ሄሎ አይሰማ ሄሎ ሄሎ